አክሊል ዝም ብሎ አብሽር አብሽር ይለኛል። ግን አንድ ቀን ከብዷል ብቻ
ተኮረ ተቆየለው hello hello አክሊል አቤት ሰላም ነው
አለን አለን አለን ጠፋህ እኮ
አቦ ስራ busy ያርግ አይጠፋም አለን busy የሆንክበትን ግን አላክልኝ
እ?
busy የሆንክበትን ግን አላክልኝ ሪፖርት
አ ለዛ ነው ግን አለ አለ
balance የገባባቸው ማለት ነው አዎ እሺ ላክልኝ አሁን ዛሬ check ዛሬ ላካለው አንድ ለ ላክልኝና አሁን check አደርጋቸዋለሁ እሺ አየ እሺ አክሊል እሺ እሺ ቻው